በወድሽ ልቤ ሁኔታ አላስቆም ባላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናኝ ዳገት ቁልቁለቱን ተማጸንኩት አደርሰኝ ካለችበት ለኩት የልቤም ባይሞላ ባላገኘሽ እመጣለሁ ባሳቤ ላጫውትሽ
የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናኝ ዳገት ቁልቁለቱን ተማጸንኩት አደርሰኝ ካለችበት ለኩት የልቤም ባይሞላ ባላገኘሽ እመጣለሁ ባሳቤ ላጫውትሽ